ባባይ
ጤና ይስጥልን።
ቤት ቤት ሰላም ነው።
አለን ሰላም እ ቸክቦት ቸክቦት ባለፈው ባ- በልቼ ነበር። ለዚህ ሴት እኮ በልተክ ነበረ አልገባልህ እስካሁን አልገባልኝ። አንድ አንድ ጨዋታ ነበረ የሳ- ያም ከንሰል ታድርጓል። ሌላ አይ አምስት እንትን ነው ገብቷል። እሺ ጃክፖት አሸናፊ ሆነ ከሆነ ገብቷል። ትናንትና አልገባኝም።
እየገባላቸው ነበረ። አርባ አራት ሰው አንድ- win አድርጎ ነበረ። ስልሳ ሺህ ብሩ ለአርባ አራት ሰው ነው የተካፈለው።
ስልሳ ሺህ ብር በአራት ነው ለአርባ የተካፈለው።
አራት ሰው ነው የተካፈለው። አንድ ሺ አንድ መቶ ስልሳ እንደዛ ብር ነው የገባው እና account ን check አድርገው ገብቷል። win ካረክ ማለት ነው አሸናፊ ከነበርክ ገብቷል። check አድርገው።
እሺ አይ፣ እሺ እሺ፣ እናመሰግናለን።
እሺ፣ thank you።